ተቀባ ተቀባይ ሁሌ በፍቅር ከሸጋዎቹ መንደር አሄ ከፋሲል አገር ከፋሲል አገር የጎንደር ጉብል ጉብል ልበገር አገር እንግዳ ተቀባይ ተቀባይ ሁሌ በፍቅር ከሸጋዎቹ መንደር አሄ ከፋሲል አገር ከፋሲል አገር እስቲ ላነሳሳ እንደምን ነው ጎንደር የሸጋዎች አንበር የናባታ ተግዘር ሸጋደች ከጎንደር ይወዳል ሰው ማክበር ወሸብ ወሸቦ ወሸብ ወሸቦ ወሸብ ወሸቦ ወሸብ ወሸቦ ሸጋ ነው ጎንደር ወሸቦ ልበገራገር ወሸቦ ያምራል ዝናሩ ወሸቦ ዘግና ነው ኩሩ ወሸቦ እንግዳ አክባሪ ነው አቤት ቸርነቱ የነፋሲል አገር የጥንት የጥዋቱ የመግደላው ጀግና ያይበገር ያገር የቆንጆዎቹ አምባ የጎበዞች መንደር እንደምን ነው ጎንደር ገዳየ ገዳየ ገዳሜ ገዳሜ ገዳየ ገዳየ ገዳየ ገዳየ ገዳሜ ገዳሜ የጎንደር ጉብል ጉብል በገር አገር እንግዳ ተቀባይ ተቀባይ ሁሌ በፍቅር ከሸጋዎቹ መንደር አሄ ከፋሲል አገር ከፋሲል አገር የአገሬ ጉብል ጉብል በገር አገር እንግዳ ተቀባይ ተቀባይ ሁሌ በፍቅር ከሸጋዎቹ መንደር አሄ ከፋሲል አገር ከፋሲል አገር ደጋ ወይና ደጋ እብናት ወገራ አሽቷል አዝመራ ወልቃይት ተገደ ሲማርክ በዘዴ ወሸብ ወሸቦ ወሸብ ወሸቦ ወሸብ ወሸቦ ወሸብ ወሸቦ ሸጋ ነው ጎንደር ወሸብ ልበገራ ገር ወሸብ ያምራል ዝናሩ ወሸብ ጀግና ነው ኩሩ ወሸብ አዘዞ ጎርጎራ ሐሙሲት ወረታ ማርና ወተቱ ያስይዛል ትዝታ ውሃማ አልጠማ እግድም አልራቅ ተመስክሮለታል ጎንደርም ለጥጋብ ጎንደርም ለጥጋብ የተከፈሴን ውሃ ጠጥቶ ያደገው ያንገረብን ውሃ ጠጥቶ ያደገው ወኔው ልብ በሙሉ ደምግባቱ ሸጋ እስቲ ከጎንደር ልጅ አረፍ ብዬ ላውጋ አረፍ ብዬ ላውጋ ገዳየ ገዳየን ገዳሜ ገዳሜ ገዳየ ገዳየ ገዳየ ገዳየ ገዳሜ ገዳሜ ገዳየ ገዳየ ገዳሜ ገዳሜ ገዳሜ ገዳሜ ገዳሜ ገዳሜ